የቤትሽን ደስታ ከወዴት ተገኘልሽ? አሁን ደግሞ ምኝታ በፊት ይሁን ብለሽ አልብሰሽን ደስታ ከወዴት ተገኘልሽ? አሁን ደግሞ ምኝታ ይሁን በማለትሽ ወድጀሽ ነበረ ኧረ ከምን ጊዜው ቃልሽ ተሰበረ አጥጋቢ መልስ አምጪ ቃል እኮ ቅርብ ነው ይሁን ብለሽ እምቢ ያልሽበት ምንድን ነው? አጥጋቢ መልስ አምጪ ቃል እኮ ቅርብ ነው ይሁን ብለሽ እምቢ ያልሽበት ምንድን ነው? ይሁን በማለትሽ ወድጀሽ ነበረ ኧረ ከምን ጊዜው ቃልሽ ተሰበረ